Hello ፍቅር ነኝ።
እሺ ዘዬ።
ፍቅር ሰማንያ ሶስት ስልሳ
ሰማንያ ስልሳ እሺ ምንድን ነው አዎ የሞተረኛ እየሰራው ስለሆነ ያው ታስወልኛለች
የሞተረኛ ማን ነው ስመ እሺ፣ የሞተረኛ order ንገረኝ።
የሞተረኛው ሰማንያ ሶስት አርባ አራት
ሰማንያ ሶስት አርባ አራት እሱን እየሰራው ስራ ተብዬ
ደቂቃው አልሄደብህም አይደለ? ሰማንያ ሶስት ስልሳ አልሄደብኝም። አይ ቅድም ለእንትናም ነግሬዋለሁ
ለማን ተደውሎልኝ የሞተረኛ የሚያስወጣው ልጅ የለም
Okay እስ- እሰራዋለሁ ብላ አይወጣብህም ተብለሃል አይደለ?
አዎ የሞተረኛው ስራ ተብያለሁ።
እሺ ሰማንያ ሶስት ስልሳ ነው ያልከኝ አይደለ?
አዎ እሱን አስወጪልኝ።
ሰማንያ ሶስት ስልሳ አንተ ጋር አይደለም እሺ፣ ያለው ሰመረ የሚባል driver ጋር ነው።
እሺ።
እሺ አባት እሺ
ኧረ መብርሃንን